ሄሎ ሰላም ጤና ይስጥልኝ። ቴሌቪ ይቅርታ፣ ኦሮምኛ ደግሞ ይደውሉ በዚህ ቁጥር። ኦሮምኛ በዚህ ቁጥር ይደውሉ። እሺ፣ በዚህ ቁጥር ደግሞ ይደውሉ። እሺ፣ ችግር